Hello
አቤት እ ሰላም ከችፕችፕ ነበር ምደውልሎት ቤተልሔም አዎ ነኝ።
ይቅርታ ያልመጣ product ነበረዎት ለነገ የሚወጣው
አዎ ምን ነበረ?
ቲማቲም
እሺ በ group ነው።
አዎ በስድስት ብር
Okay። እ አጠቃላይ የ group ኡ አስራ ሰባት ኪሎ
አዎ እሺ ነገ የት ነው የሚመጣሉት?
ጣይቱ ሆቴል ነው ጣይቱ ሆቴል ብሔራዊ ሎተሪ
እሺ ነገ driver ሲደውል ያንሱላቸው መልካም ምሽት
እሺ።
እሺ